ጤና ይስጥልን ቤስት ቤት ለዴት ነኝ የምንረዳው
ሄሎ ሄሎ
ሰላም ነው?
ሰላም ነው እንዴት ነሽ?
አለው
እሺ አ፣ ብሩ ቴሌ ብር
እ አካ- ቴሌ ብር የት ነው አካውንት ይወሰድ? ቴሌ ብር እና እኔ ብር አለው ብሩ እ፣ ከየት አገኘው?
አሁን የደወልክበት ነው የቤስት ቤት ቁጥር
አ ሌላ ነው ዜሮ ዘጠኝ
ዜሮ ዘጠኝ
ስልሳ ሶስት ስልሳ ሶስት
ሰ- ሰማንያ ስምንት ሰማንያ ስምንት
ስልሳ ዘጠኝ ስልሳ ዘጠኝ
አርባ አንድ አርባ አንድ እሺ።
አዎ ይሄ ነው
ስንት ብር ነው?
አምስት መቶ
በ voucher ነው withdraw ያደረግከው ወደ ቴሌ ብር አይደለም። hello አዎ ከ- ከ game የተጫዋትና እኔ account የአዋሽ ባንክ የለውም እና እ፣ ብሩን ከየት ጠፋኝ?
አዎ፣ ግን እ፣ እንትን አድርገኸዋል አንተ ወደ ማን ነው?
እ
ማን ነው?
በ voucher ነው አካባቢ ላይ የ Best Bet ሱቅ ካለ ማለት ነው።
እሺ እዛ ነው ሄደህ የምትቀበለው። እሺ
እሺ እሺ